ጤና ይስጥልኝ ሙሉ ስፖርት ነው እባክዎ ምን ልርዳዎት?
አብሮይስጥልን
ምን ልርዳዎት?
አሁን በቴሌግራም ላክልኝ ብሎ ነበር ቴሌ እንትን ወደ ሁሉ ስልክ ወደ ሌላ እንትን ያስገባል እያለ እሺ በቴሌግራም ልኮ ነበር።
ማን ነው የቴሌግራም ስሞት?
ቢኒያም
ቢኒያም ጸጋው ነው?
አዎ ቢኒያም ጸጋው ዘውዴ። ይኸው የላኩት ሶስቱም የትኛው ነው? ሁሉም ሶስቱም ወደ ሁሉ ስፖርት ልከዋለሁ ግን አይላክልኝም ለምን እንደሆነ አላወኩም።
እሺ፣ ስልክ ቁጥር ይላኩልን አንድ ላይ እናስተላልፋለን።
እሺ እሺ እሺ እሺ።